ወይ እንበላለን እንበላለን።
hello hello hello hello አቤት ጤና ይስጥልን።
አብረን ስልን ሐረር አርሴናል አዎ ጤና ይስጥልን። ደህና ነህ ወይ?
እንዴት ነው? ሰላም ናቸው?
አለን አለን። ከአዲስ አበባ ጥጋቡ እባላለሁ እሺ እንዴት ነው? ሰላም ናቸው? ጥጋቡ ጥጋቡ አለሁልህ። ሁሉ ሰላም ወንድሜ?
አለ ሰላም ሁሉ መስከረም ሰላም ናቸው አይደለም?
አለን አለን፣ ሰላም ነን። አንተ ደህና ነህ? ቤተሰብ ጤና?
ፈጣሪ ሁሉ ሰላም ይመስገን። ሰላም ናቸው? አ?
ይመስገን፣ ሁሉ ሰላም፣ ክብሩ ይስፋ።
አሜን አሜን። ሸፍ ሸፍ አሜን። እኔ የምልህ አርሴናል አቤት የእናንተ ኃላፊ ስሙ ማን እሺ።
ነበር? ስልኩ ይኖርሃል?
የትኛው ኃላፊ የትኛው ማለት ነው?
የእናንተ የወሳኝ ኩነቱ
የወሳኝ ከነቱ እኔ ጋር ነው የደወልከው እኮ።
አንተ ራስን አለ ኃላፊ?
አዎ እኔ ራሴ ነኝ። አዎ።
በቃ አርሴ ለ- የእኔ ኃላፊ ፈልጓችሁ ነው።
እሺ
ስልክ ካለው ይደውልልሃል። እሺ
ማን ነው እሱ? ማን ነው እሱ?
የአዲስ አበባ ሲቪል ምዝገባ ዋና ዳይሬክተር
አዲስ አበባ ወይስ የኢሚግሬሽኑ? ቢቂላ ማለት የአዲስ ነው?
አበባ አዲስ አበባ እ?
ዮናስ ዮናስ።
ዮናስ አዎ ዮናስ እሺ እሺ እሺ እሺ
እሺ እሺ እሺ እሺ እሺ እሺ እሺ